የሲዶን ሰው እንዳይቆረቁረኝ አንቺን አንተርሰው አንቺን አንተርስ አቅበጠበጠችኝ አሳጣችኝ አቅል አቅበጠበጠችኝ አሳጣችኝ አቅል ከእሷ በቀር ሌላ አጣይ መስል አጣይ መስል ያም ሎጋ ይም ሎጋ እቺም ያቺም ሎጋ ሎጋ ለሎጋ ሲያሆጋ ነጋ ያም ሎጋ ይም ሎጋ እቺም ያቺም ሎጋ ሎጋ ለሎጋ ሲያሆጋ ነጋ ፍቅርሽ በጎራዴ እያነካከተኝ እያነካከተኝ ያም ሎጋ ይም ሎጋ እችም ያችም ሎጋ ሎጋ ለሎጋ ሲያወጋ ነጋ ያም ሎጋ ይም ሎጋ እችም ያችም ሎጋ ሎጋ ለሎጋ ሲያወጋ ነጋ ዶምሰው እደጅሽ በሩኝ በስንደ ዶምሰው እንዳይቆረቁረኝ አንቺን አንተርሰው አንቺን አንተርሰው አንቺ ከፍራሽሽ ካልጋሽ ላይ ተኝተሽ አንቺ ከፍራሽሽ ካልጋሽ ላይ ተኝተሽ ቀሰቀሹ ልቤን ዶሮ ሲጮመተሽ ዶሮ ሲጮመተሽ ያም ሎጋ ይም ሎጋ እጅም ያችም ሎጋ ሎጋ ለሎጋ ሲያፎጋ ነጋ ያም ሎጋ ይም ሎጋ እጅም ያችም ሎጋ ሎጋ ለሎጋ ሲያወጋ ነጋ ያም ሎጋ ይም ሎጋ እጅም ያችም ሎጋ ሎጋ ለሎጋ ሲያወጋ ነጋ ሎጋ ለሎጋ ሲያወጋ ነጋ ሎጋ ለሎጋ